Hello? Hello?
ሄሎ
ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን
የነ አምስቲና ላፕቶፕ ስልክ እና ቴሌቪዥን ይላሉ። እውነት ነው?
ጌሞች ሲጫወቱ ብዙ ሽልማት አ ሽልማት
ጌሞች ሲጫወቱ ሊሸለሙ ይችላሉ። አዎ
እሺ እሺ